ጤናስጥልኝ ቤተሰቤ ዲቦራ ነኝ በኩል የምረዳው ራሴን withdraw አድርጌ ነበር። ራሴን withdraw አድርጌ ነበር።
withdraw
አዎ፣ በዚህ ቁጥር ነው።
አዎ፣ ስንት ብር ነው?
ሀያ ሺህ
ስንት?
ሀያ ሺህ ሀያ ሺህ አዎ፣ እሺ፣ ትንሽ ጠብቀኝ። እሺ፣ መስመር ላይ አየሁ።
በአንድ ጊዜ ነው ሀያ ሺህ ያወጣኸው አባ ወይስ በተለያየ አዎ።
ጊዜ ነው?
አዎ፣ አይ በአንድ ጊዜ ቅድም አሁን አሁን
እም፣ ከአምስት ሺህ በኋላ የወጣ የለም። እሺ፣ I think አላዘዝከውም ብሩን።
እ?
ከአንድ ሺህ በኋላ ከአምስት ሺህ በኋላ ምንም አይነት withdraw የለም። አላዘዝከውም ብሩን። ሀያ ሺህ ስታወጣ ስንት ነበር የሚቀርህ account ላይ?
አንድ ሺህ እኮ አዎ፣ አሁን ሀያ አንድ ሺህ ነው ያለው። አልወጣም ብሩ። እሺ አየሁ፣ check አየሁ።
አድርገው። እሺ